ነው።
ጤና ይስጥልኝ የቴስ ጥሪ ማዕከል በአቅሙ ልርዶት?
ጤና ይስጥልኝ ወደ ባሌ ሮቤ flight
እሺ ለመቼው ለቅዳሜ ቅዳሜ ለቅዳሜ ደውዬ ነበር ሁለት ሺህ ምናምን ቅዳሜ አዎ፣ አርግ- አዎ።
አምስት ቅዳሜ አርግልኝ እሺ
ሁለት ሰው ለሁለት ሰዎች መመለሻ መሄጃ ብቻ ነው አይደል?
አዎ
ቅዳሜ አምስት ተኩል ነው ኤርፖርት አራት ሰዓት ላይ
እሺ እ- እ- እንዴት ነው የምንከፍለው ticket office
እም፣ ticket office ሳይሆን በ mobile banking ወይ ደግሞ ባንክ ሄዳችሁ
አ ባንክ ሄደን አዎ
ከዛ ቲኬቱን ኬ ነው ቴክስት አንተ ነው ይደርሳቸዋል።
የምልክልህ?
እሱን text አሳይቶ እንትን ማለት ነው መክፈል ነው።
እሺ ከዛ የከፈልንበትን የባንክ slip ይዘን ነው የምንሄደው
አይ አያስፈልግም። እዛው text በስልካችሁ text ይደርሳችኋል። እሱን text ኡን አሳይታችሁ መብረት ትችላላችሁ።
እሺ ላከው እሺ እሺ ግን ይቅርታ አሁን የአርቡ ራሱ እንትን ብሏል ሞልቶ የቀዳሚው 3192 ነው። እሑድ ነው ምናልባት የቅድሙ አይነት ዋጋ ያለው 3000 አሚን 2891
ሶስት ሺህ አንድ መቶ ነው አድርጎ ይሄን ችግር የለም 3192 እሱ ይሁን።
አዎ እሺ እሺ ሙሉ ስም ልውሰድ።
ይስሐቅ
ይስ- ይስሐቅ አይ የለም ይስሐቅ ብቻ ይስሐቅ ሳምሶን ይስሐቅ ሳምሶን
ይስሐቅ ሳምሶን የአያት ስም በየነ
ስልክ ቁጥር አሁን የደወሉበትን ሊያዝ አይደል?
አዎ ሌላ አለ ኤፍሬም ታምሩ በየነ እሺ አይ እቀበላለሁ። ዜሮ ዘጠኝ ሰላሳ ዜሮ ዜሮ ዜሮ ዜሮ ዜሮ ዘጠኝ ሰላሳ ሰላሳ ነገር
okay ዜሮ ዘጠኝ ሰላሳ ድጋሚ ሰላሳ
ወይ አብሮኝ ያለው ልጅ ግን የአያት ስም ምናምን ያስፈልጋል ያስፈልጋል። አዎ መልሼ ልደውላ እሺ ደውል።
ይችላል።